hello ዲስትሪክት ዘጠኝ ለብጠው
ትናንትና እንትን የተባለ ብር አልገባም።
እሺ አንዴ ጠብቀኝ።
እሺ
hello
ወይ ጤና ይስጥልኝ ሀሚድ ነኝ። ምን ነበር?
እ፣ ትናንትና የላኩት ብር አልገባም።
እሺ የቤስት ቤት ቁጥርህን ንገረኝ እና ብሩንም ንገረኝ check ላድርግልህ።
ዜሮ ዘጠኝ አስራ ሶስት እሺ
ሰባ አምስት እሺ ሀያ ሶስት እሺ ሀምሳ አንድ
እሺ check እያደረኩልህ ነው። አንዴ ጠብቀኝ። አራት ሺህ አምስት መቶ አዎ
እሺ withdraw አዘህ ነበር እ፣ update ላድርግልህ ወደ መሳይ መላኮ እንዲገባ ማለት ነው።
አዎ አ፣ አሁን update አድርጌልሃለሁ። እ፣ ትንሽ ሁለት ሰዓት ጠብቅና ከ- ከአሁን ሰዓት ጀምሮ ማለት ነው። ለሁለት ሰዓት ጠብቅና የማይገባ ከሆነ መልሰህ ደውልልህ።
እሺ እሺ update ስላደረኩት ነው። እሺ እሺ በእናትህ የምጫወትበትም የለኝም።
okay።